ሄሎ
ሄሎ ሄሎ ሰላም ጤና ይስጥልን ቴሌቪ ሄሎ ሄሎ ሄሎ ወይ አይ ይሰማል።
ጥያ- ጥያቄ እኮ እንትን ሳልል ወጣብኝ ታውቂያለሽ ኮኔክሽን ፌል አለብኝ
ጥያቄና መልሱን ነው እ እ።
ድጋሚ አይሞክሩም ታዲያ
ኦኬ አይ ማለት እንትን እ።
ብዬ ነበረ በድረገጽ ነው እ፣ ኦንላይን ማለት ትኬት ነው አዎ፣ ትኬት አለው
ትኬቱን እንትን ብዬ እኮ ነው connection ኑ እንትን አለኝ fail አደረገብኝ
እ፣ አይ ጥያቄና መልሱን በተከታታይ ካልመለሱ ወደ ኋላ ይመልሳል ደጋግሞ
Back ያደርግልኛል ያው ወደ ኋላ ይመልስቦታል መልሱ ትክክል ካልሆነ ወይ ደግሞ ሰከንዱ ካለቀቦት እንደዛ ነው እሺ እሺ
እሺ